ነው።
ሄሎ hello ጤና ይስጥልኝ።
እህ፣ ሰላም።
ከቺፕቺፕ ነበር የምደውልዎት።
እሺ።
እንቁላል order አድርገው ነበረ።
አዎ እሺ። ግን እንቁላል ቢራ ውስጥ እጥረት ስላጋጠመ አዎ።
እ፣ ያው የሚገባበትንም ጊዜ ስለማናውቀው ይጠብቃሉ ወይስ ብሩን ተመላሽ እናድርግሎት?
ለምን ያህል ነው መጠበቀው?
maybe ወይ ሰኞ ማክሰኞ ሊገባ ይችላል።
ችግር የለውም ሲመጣ ሊያመጣው
እሺ የትላንት order ግን መጥተው ይዘው አልመጡም። order ኦቹን አራት አይተም አዝዤ ነበር ከእንቁላል ማለት ነው።
አዎ እ፣ እዚህ ጋር accept አልተባለም። ማታ ላይ ነው group የሞላ አዎ ማታ ነው እንትን ያልኩት ለዛ ነው።
አዎ፣ ለዛ ነው። ኮድም አልደረሱትም አይደለ?
አዎ ደረሰን።
አዎ፣ ስለዚህ አሁን ለነገ የምንልክሎት ተሞሉት ነው group ኡን።
እሺ ችግር የለውም።
እሺ እሺ እናመሰግናለን። መልካም